ኩሪያንች
ስለ ቴሌቪዥን ልጅ ነኝ እባክህ ነው መናገሩ ምናልሽ
ጤና ይስጥልን ሄሎ ቪዥን ልጅ ነኝ እባክዎ ማየት የጉዞ መረጃ ልንገሩ
ድምፅ ትንሽ ይረብሻል። ራቅ አድርጊ ውስጥ በደንብ አይሰማም ራቅ አድርጊ ውስጥ እሺ አሁንስ እና ደግሞ ተንፋሽ ምናምን ይሰማል። ማይኩን ትንሽ ራቅ አድርጊውና ትንሽ ከፍ አድርጊው።
አሁንስ
እስቲ አውሪያ
ጤና ይስጥልን hello ቪዛ ሚልኪ ነኝ እባክዎ ማየት የጉዞ መረጃ ልንገሩ
አይ በቃ ጥሩ እሺ ዝጋ።